ጤና ይስጥልኝ ጠብታ አምቡላንስ።
hello ጤና ይስጥልኝ ጠብታ አምቡላንስ።
አዎ ጠብታ አምቡላንስ ነው።
ከዚህ ከገርጂ ኮሪያ ጋር ወደ አስራ ሰባት ጤና ጣቢያ አትወስዱልንም?
ከጤና ጣቢያ ወዴት መሄድ ፈልጋችሁ ነው?
ከጤና ጣቢያ ሳይሆን ከቤታችን ወደ ጤና ጣቢያ ይዘን እንድንሄድ ነው ሰው።
እሺ ከገርጂ አካባቢ ናችሁ?
አዎ ገርጂ ዮናታን church አካባቢ እዚህ አስራ ሰባት ያለው ጤና ጣቢያ ኢምፔሪያል ጋር እሺ ኦክሲጅን ወቅ- ይጠቀማሉ?
እስካሁን ምንም አላል- አልተጠቀምም።
እሺ ምን ነበረ በሐኪም የተረጋገጠ በሽታ ካላችሁ?
ስኳር፣ ደም፣ ልብ አለበት።
እሺ የአገልግሎት ክፍያችንን ላሳውቅሽ አ ሁለት ሺ ስድስት መቶ ሀምሳ ብር
እሺ እሺ ይምጡላችሁ
bye እሺ እንደውላለን መልሰን እሺ
እናዘጋ